hello
hello
ሰላም ጤና ይስጥልኝ። በዩቲዩብ ነው?
አዎ ለዩቲዩብ ለዩቲዩብ ለመስራት ነበር።
እ፣ ስራ ለመስራት ከዶንኪቲዩብ ጋር ለመስራት ነው።
አዎ እሺ ዶንኪቲዩብ ላይ ገብተው የተለቀቀ ቪዲዮ አለ። የስራ ማስታወቂያ ቪዲዮ አለ። ከአስራ አምስት ቀን በፊት ነው የተለቀቀው። ቪዲዮን ይዩት እና ከቪዲዮ ስር ባለው link apply ማድረግ ይችላሉ፣ መመዝገብ ይችላሉ።
okay እሺ ምን ብዬ search ላድርገው?
ዶንኪቲዩብ ወይም ዶንኪቲዩብ ገብተህ ዶንኪቲዩብን ለማግኘት የሚል link አለ። እዛ link ስትገባ ዶንኪ freelance የሚል አለ። በዛም መመዝገብ ትችላለህ።
እሺ እናመሰግናለን።
እሺ አመሰግናለሁ እኔ